ሄሎ ሄሎ ወይ አቤት ጤና ይስጥልኝ።
ሰላም ጤና ይስጥልኝ Wisdom Translation Service ነው።
አዎ አዎ እሺ፣ እኔ ከዊፕላስ ሶሉሽን ነው የምደውለው።
Okay እሺ እ፣ ባለፈ አውርቼክ ነበር እና
ኦኬ እ፣ application ኑን አላወረድክም ማለት በቴሌግራም ልክልህ ነበረ። I think አውርጄዋለሁ እኮ የሆነ እንትን reference ምንድን ነው referral code ምናምን Referral የላክልኝንም አስገብቼ ያው አጭኘዋለሁ እሱ።
Okay፣ register አድርገሃል?
አዎ አዎ Okay፣ እሺ። እና application ኑን አይተሃል? የተለያየ ጥያቄ አስተያየት ምናምን አለ?
እ፣ አይ የለኝም አይቼዋለሁ technically በደንብ explore አላረኩትም እሱ ያደርገውና ካለኝ ጥያቄ እጠይቃለሁ Okay፣ okay። በቃ የትኛውም ጥያቄ ካለ መደ- መጠየቅ ትችላለህ።
እሺ እሺ፣ አመሰግናለሁ። መልካም ቀን።